ጤና ይስጥልን ቪኦኤ ኢትዮጵያ ህይወት ነኝ በኩል ልርዳው ጤና ይስጥልን ሰላም ነው እግዚአብሔር ይመስገን
ከሶስት ቀን በፊት ኦክሲጅን ጋኖ ስለቀረብኝ በተጠቂ ማስታው ወረፋ ቁጥር ተሰጥቶኝ ነበረ። በሶስት ቀን ከሶስት ቀን ይመጣል ቁጥር አልመጣም።
እሺ እባክዎትን የተመዘገቡበትን ቁጥር ይንገሩን የተሰጡትን እ አሁን ለቴ ያስኩትን ቁጥር አ
እ ሀያ ሰባት ሀምሳ ስድስት
ሰባት ሀምሳ ስድስት አዎ ቃል ኪዳን ቢሮ ሰሪ ዶሮ ሰፈራ
አንድ ይጠብቁኝ ቃል ኪዳን ግሮሰሪ ነው አደለ ያሉኝ አዎ አዎ ቃል ኪዳን ቢሮ ሰሪ እሺ ደንበኞችን አዎ ከአራት ቀን በፊት ተመዝግበው ነበረ አዎ እኔ እንደ ቅሬታ አድርጌ ደግሞ በድጋሚ አስተላልፍልዎታለሁ
እሺ ሌላ የምረዳዎት ነገር አለ
የምን ብቻ ነው እንግዲህ
እሺ ስለደወሉ እናመሰግናለን አገልግሎት ላይ ያሉትን ሀሳብ አስተያየት አሁን ከሱ ድምፅ ላይ ያስቀምጡልን መልካም ቀን እሺ እኛም እናመሰግናለን እሺ